ያስልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳው
ቅድም ከአንድ ከሶስት ሰዓት በፊት ደውዬ ነበርና እሺ withdraw እንዲደረግልኝ መልሼ እደውልልሃለሁ ምናምን ብላኝ ሳትደውልልኝ በዚህ ስልክ ነው ውስጥ በዚህ ያደረገው?
ስልክ አዎ በዚህ ስልክ ትላንትና ነበረ withdraw ያደረጉት ስንት ብር ነበረ?
ሰባት ሺህ
ስድስት ሺህ ነው ያልከኝ?
ሰባት ሰባት ሰባት ሺህ OK።
አዎ
እሺ በቻፓ ነው ያወጣኸው። already ከዚህ ወጥቶ processing ላይ ነው ያለው። ለቻፓ እናሳውቃለን። እሺ ቶሎ እንዲያስገቡ ትንሽ transaction ስለበዛ ነው።
OK ይገባል።
ስለዚህ ልጠብቅ አዎ ትንሽ ጠብቀው ይገባልና ካልገባልን መልሰህ ትደውልልናለሽ።
እሺ እሺ እሺ እናመሰግናለን። መልካም ቀን።
እሺ እሺ